hello ሀስታስ ነኝ።
ሌላዋ ሴት ከወሎ ወይ።
ከጅበርግ ወሎ ሰፈር ዘጠና ስድስት ዘጠና አራት pin አድርጊልኝ።
ዘጠና ስድስት ዘጠና አራት ስንት እያሰበልህ ነው?
እም፣ አንድ ሀምሳ አምስት እያለ ነው ብቻ ያው የሚጨምር ነገር ካለ
የለውም እሁድ አይደለ? እሁድን ጨምሮ ኪሎ ሜትሩ ስንት ነው?
ኪሎ ሜትሩ ሶስት ምናምን መሰለኝ የሚለው እኔ እንጃ ብዙም አላየሁት።
ሶስት አይሞላም። ከጂበር ጋር አይደለ?
ያው
አዎ እኮ። ስለዚህ ሀምሳ አምስት ልክ ነው።
እሺ እሺ
እሺ